hello hello
hello ሰላም
እንትን betting check coupon ለማድረግ ነበር የፈለኩት።
ይቻላል። እሺ፣ cashier ኮዱን ይንገሩ።
ኮዱ አምስት
እሺ hello።
እሺ፣ ይሰማል። አምስት አምስት
እሺ፣ እየጠበኩት ነው።
አምስት ሺህ ስምንት
አምስት ሺህ ስምንት
ስድስት
እ ይቅርታ በወረቀት የተቆረጠ ኮድ ነው።
አረ አይደለም።
ኦንላይን ነው።
አዎ እሺ፣ ከላይ multiple የሚል አለ እንዴ?
እ
multiple የሚል አለ ከላይ
ምን ስልኮ- ስልኮ ላይ ማለት ነው። multiple የምትላለች ከላይ ቀዩ ላይ
አረ የለም።
እሺ፣ scroll አድርገው barcode አለ ከት- ከስር ትኬቱን ሲከፍቱት ማለት ነው።
ተ- ተቀ- ተቀዶ አይደለም ሙሉ ነው።
እኮ ከስር barcode አለች።
አዎ አለች።
ከ barcode ዷ ስር cashier ኮድ የሚል አለ አይደል?
እ
cashier ኮድ የምትላለች ልክ ከ barcode ዱ በታች
ሀያ ስድስት አስራ ሁለት አስራ አራት ሰላሳ ሃምሳ- አስራ አራት ሰላሳ ሃምሳ ስድስት
አስራ አራት ሰላሳ ሀምሳ ስድስት ከፊት ያለው ምንድን ነው?
ሃምሳ አራት ሰላሳ ሃምሳ ስድስት
አንድ ይቅርታ ቁጥሩን ሙሉ በሙሉ ይንገሩኝ። ካሽር ኮድ ብሎ ስምንት ዲጂት ቁጥር አለ አይደለ? ሄሎ
ቆንጆ አንዴ እሺ እሺ
አምስት አምስት
እሺ
እ C
እሺ ሁለት ሁለት እያደረጉ ይንገሩኝ ችግር የለውም። እሺ አምስት C ሰማንያ ስድስት እሺ
ሶስት ሰ- ሶስት A እሺ
ሰማንያ እሺ
አርባ ሁለት እሺ
አስራ ስምንት እሺ
A O
እሺ
ሲዲ እሺ
ሁለት E እሺ
ሀያ አንድ
ሀያ
አንድ
ሁለት E ማለት እ, ሁለት ቁጥርና E ነው ወይስ E ብሎ ከዛ በኋላ E ነው?
ሁለት እና E
ሀያ አንድ እና ሀያ አራት ከዛ ሀያ አንድ ነው።
አ- አምስት C ሰማንያ ስድስት ሶስት A ሰማንያ ሰማንያ አርባ ሁለት አስራ ስምንት
A እሺ A ዜሮ ነች O አዎ፣ ነች ዜሮ ዜሮ ነው ችግር የለውም።
ሲዲ ከዛ CB ሁለት E ሁለት አንድ CD CD C
D D ነው።
አዎ
እሺ እሺ አሁን አግኝቼዋለሁ። ቆይ አዎ ስምንት ጨዋታ ነው የመደቡት።
አዎ
አዎ ሁለቱ ነው ያለቀው። ሁለቱ ታርሟል፣ ወድቋል። ሁለቱ
ሁለቱም ወጥተዋሉ።
ወድቋል። አዎ
እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ምሽት።
መልካም ምሽት።